ነገሥት ረኃብዕ ምዕራፍ አሰርቱ ወስድስቱ ወአመአሰርቱ ወሰመንቱ ዓመተ መንግሥቱ ለፋቁሔ ወልደ ሮሜልዩ ነግሠ አካዝ ወልደ ኢዮአታ ንጉሠ ይሁዳ የሮሜልዩ ልጅ ፋቁሔ በነገሠ በአሥራ ስምንተኛው ዘመን የይሁዳው ንጉሥ የኢዮአታም ልጅ አካዝ ነገሠ። ወእስራ ክረምቱ አመ ይነግሥ አካዝ። አካዝም በነገሠ ጊዜ ሀያ ዘመን ሁኖት ነበር። ወአሰርተ ወስድስተ ክረምተ ነግሠ በኢየሩሳሌም በኢየሩሳሌም አስራ ስድስት ዘመን ነገሠ። ወኢገብረ ሰናየ ቅድመ እግዚአብሔር አምላኩ ወኢኮነ ምእመነ በከመ ዳዊት አቡሁ እግዚአብሔር ባወቀው በፈጣሪው በእግዚአብሔር ፊት አካዝ በጎ ሥራን አልሰራም፣ እንደ አባቱ እንደ ዳዊት የታመነ አልሆነም። ወሆረ ፍኖተ ናባጥ ወልደ ኢዮርብዓም ንጉሠ እስራኤል በእስራኤል ንጉሥ በናባጥ ልጅ በኢዮርብዓም ግብር በኢዮርብዓም ግብር ጸንቶ ነበር ኖረ። ወወለዶ ወወልዶ ሶአ በእሳት ለርብሶሙ ለአሕዛብ ዘአሰሰለ እግዚአብሔር እምቅድመ ገጾሙ ለእስራኤል ልጁንም እግዚአብሔር ከእስራኤል ፊት ላጠፋቸው ላራቃቸው ለአሕዛብ ጣዖት በእሳት ሰዋ። ወሶአ ወአጠነ ሎሙ ውስተ ቤተ አማልክት ወውስተ አውግር ወታሕተ ኩሉ ኦም ዘጽፉቅ በጣዖታቱም ቤት ውስጥ ሰዋላቸው፣ ዕጣንም አጠነላቸው። በየኮረብታቸው ላይ ጽፍቅ በሆነው ዛፍ ስር ሁሉ ለጣዖት ሰዋ። ወይእተ አሚረ አርጉ ረአሶን ንጉሠ ሶርያ ወፋቁሔ ወልደ ሮሜልዩ ንጉሠ እስራኤል ላዕለ ኢየሩሳሌም ከመ ይትቃተልዎሙ ያን ጊዜ የእስራኤል ንጉሥ የሮሜልዩ ልጅ ፋቁሔና የሶርያ ንጉሥ ራሶን የኢየሩሳሌምን ሰዎች ይወጓቸው ዘንድ ወደ ኢየሩሳሌም ዘመቱ። ወተቃተልዎ ለአካዝ ወስዕኑ መዊኦቶ ፋቁሔና ራሶን አካዝን ተዋጉት፣ ድል ማድረግ ተሳናቸው። ድል ስላላደረጉት ነው እንጂ አስራ ሁለት እልፍ ሰው አጥፍተውበታል። ወይእተ ዕለተ አግብአ ሎሙ ረአሶን ንጉሠ ሶርያ ኤላተ ለሶርያ። ያን ጊዜ የሶርያ ንጉሥ ረአሶን ለሶርያ ሰዎች ኤላትን መለሰላቸው። ሁለቱ ነገድ ይገዟት ነበር፣ ቀምቶ ወስዶባቸው ነበርና። ወአውፅኦሙ ለአይሁድ ኤላት ወሰብአ ሶርያ ገቡ ውስተ ኤላት ወነበሩ እስከ ዮም ወነበሩ ህየ እስከ ዮም። ከኤላት ሁለቱን ነገድ ራሶን አስወጣቸው። የሶርያ ሰዎች ገቡበት። የሶርያ ሰዎች እስከ ዛሬ ድረስ በዚያ ተቀመጡ። ወለአከ አካዝ ንጉሠ ይሁዳ ሐዋርያተ ሀበ ቴልጌልፌልስወር ንጉሠ ፋርስ እንዘ ይብል ገብርከኒ አ ወወልድከኒ አ አነ አ እርግ አ ወአድህነኒ አ እምኔሁ ለንጉሠ ሶርያ ወእምኔሁ ለንጉሠ እስራኤል አ እለተንስኡ አ ላዕሌየ አ የይሁዳ ንጉሥ አካዝም የውድ ልጅህ የግድ ባሪያህ ነኝ፣ ወደ እኔ ና በላዬ ላይ ከተነሱብኝ ከአስሩ ነገር ንጉሥ ከፋቁሔና ከሶርያው ንጉሥ ከራስወን እጅ መጥተህ አድነኝ ብሎ ላከ። ወነስአ አካዝ ወርቀ ወብሩረ ዘተረክበ ውስተ ቤተ እግዚአብሔር ወዘቤተ ንጉሥኒ ወፈነወ ሎቱ እምኀቤሁ ለንጉሥ ከቤተ መንግሥትና ከቤተ እግዚአብሔር የተገኘውን ወርቁን ብሩን አስይዞ ለንጉሥ እጅ መንሻ አድርጎ ላከለት። ወኦሆ ይቤሎ ንጉሠ ፋርስ የፋርሱ ንጉሥ ቴልጌልቴልፌልሶርም እጅ መንሻውን ተቀብሎ እሺ በጎ አለው። ወአርገ ንጉሠ ፋርስ ውስተ ደማስቆ ወነስቆሙ ወአብለሶሙ ወቀተሎ ለረአሶን። የፋርሱ ንጉሥ ቴልጌልቴልፌልሶርም ወደ ደማስቆ ዘምቶ በደማስቆ ያሉትን ሰዎች ሁሉ ማርኮ ወሰዳቸው። ረአሶንንም ወጋው። ቴልጌልቴልፌልሶር ደማስቆ ሲደርስ ይህ የማነው አገር ብሎ ጠየቀ። የወዳጅህ የአካዝ የጠላትህ የረአሶን አገር ነው አሉት። ይዋጋ ጀመር። ለረአሶን ነገሩት። ለሰው ረዳ ብዬ አገሬን አስወጋሁ ብሎ ከአገሩ ሂዶ ጦርነት ገጥሞ ሙቷል። ወሆረ አካዝ ንጉሠ ይሁዳ ወተቀበሎ ለቴልጌልፌልሶር ንጉሠ ፋርስ ውስተ ደማስቆ የይሁዳው ንጉሥ አካዝም አገሬን ያጠፋብኛል፣ እኔን ይጣላኛል ብሎ የፋርሱ ንጉሥ ቴልጌልቴልፌልሶርን ሊቀበለው ወደ ደማስቆ ሄደ። ወርእየ ምስዋዕ በህየ በደማስቆ ወፈነወ አካዝ ንጉሥ ሀበ አርአያ ካህን አርአያሁ ለውእቱ ምስዋዕ ወስራተ ኩሉ ግብረቱ ንጉሡ አካዝ በዚያ በደማስቆ መሰዊያ አየ። ይህን መሰዊያ አስመስለህ ቀርጸህ ሰርተህ ቆየኝ ብሎ የመሰዊያውን ምስልና የሥራውን ሁሉ አሰራሩን ቀርጾ ወደ ካህኑ ወደ አርያ ላከለት። ወሃነፀ አርያ ካህን ምስዋ ዘከመፈነወ ሎቱ አካዝ ንጉሥ እንደማስቆ እስከ ይመጽእ አካዝ እንደማስቆ ንጉሡ አካዝ ከደማስቆ እስኪመለስ ድረስ ንጉሡ አካዝ ከደማስቆ እንደላከለት እንደ መሰዊያው ምስል አርያ ሰርቶ አቆየው። ወመጻ አካዝ ንጉሥ እምደማስቆ ንጉሡ አካዝም ከደማስቆ መጣ። ወርእዮ ንጉሥ ለውእቱ ምስዋዕ ወአብረገ ላዕሌሁ ይህን መሰዊያውንም ንጉሡ አካዝ አየው። በመሰዊያውም ላይ መስዋዕት ሰዋ። ወአጠነ ወሶአ ዕጣንም አጠነ መስዋዕትም ሰዋ። ወአውጽሃ ወይኑን አፈሰሰ። ወከአወ ደመ መስዋዕተ ሰላም ውስተ ምስዋዕ አንድ የሚያደርገውን የበጉንም ደም በመሰዊያው ላይ አፈሰሰ። ወምስዋዕኒ ዘብርት ዘቅድመ እግዚአብሔር አሰሰለ እምቅድመ ቤተ እግዚአብሔር እማእከለ ምስዋዕ ወማእከለ ቤተ እግዚአብሔር በመሰዊያው መካከልና በቤተ እግዚአብሔሩ መካከል ከቤተ እግዚአብሔር ውስጥ ያለ የብርቱን መሰዊያ አካዝ አራቀው። ወአንበሮ መንገለ ደቡቡ ለምስዋዕ መሰዊያውን የሰሎሞንን ምስዋዕ በግራ በኩል አደረገው። ወአዘዞ አካዝ ንጉሥ ለአርያ ካህን ወይቤሎ ላዕለ ምስዋዕ ዘይአቢ ስውዕ መስዋዕተ ነግህ ወመስዋዕተ ሰርክሰ ወመባዓ ንጉሥ ወመስዋዕቶ ወመስዋዕተ ኩሉ ሕዝብ ወመባዖሙ ወመጻሕቶሙ ወኩሎ ደመ መስዋዕት ወኩሎ ደመ መባዖሙ ትክኡ ዲቤሁ። ንጉሡ አካዝም ካህኑ አርያን የነግሁን መስዋዕት በታላቁ በሰሎሞን መሰዊያ ላይ ሰዋው። የሰርኩን መስዋዕት ንጉሥ የሚያገባውን መስዋዕቱንና መባውን የሕዝቡንም ሁሉ መስዋዕትና መባቸውን ፍልቅ አድርገው የሚቀምሱለት የወይኑን መስዋዕት የመስዋዕቱንም ደም የመስዋዕቱንም ደም ሁሉ የመላውንም መስዋዕት ደም ሁሉ አሁን በሠራኸው መስዋዕት ላይ ታፈሳለህ ብሎ አዘዘው። ወምስዋዕሰ ዘብርት ይኩነነ ለነግሃነግህ ወመስዋዕትሰ ወምስዋዕሰ ዘብርት ይኩነነ ለነግሃነግ ይህ የብርቱ መሰዊያው ግን ለጧት ለጧት ይሁነን። ወገብረ አርያ ካህን ኩሎ ዘከማዘዘ አካዝ ንጉሥ ካህኑ አርያም ንጉሡ አካዝ እንዳዘዘው አደረገ። ወአፀወ ንጉሥ ኩሎ መብዕላ ለቤኮሞት ዋሰሰለ እማይከሎሙ ማእከከ ወባህረኒ ነሰተ። ንጉሥ አካዝም የምድጃውን ዕቃ ሁሉ አፈረሰው። ከመካከላቸውም ሰኑን ሰኑን አራቀ። ባሕረ ብርትንም አፈረሰ። ስልምናሶር መጥቶ ይወስድብኛል ብሎ መዘውሩን ሁሉ እየፈታ ከቤተ መቅደስ አገባው። ወአውረደ እምላይለ አልህምተ ብርት እለመትታ በበታቿ ካሉ በብረት ላሞች ላይ አወረደው። ወገብረ ዘእብን ምንባራ መቀመጫዋንም የድንጋይ መቀመጫዋንም ድንጋይ አደረገ። መሰረተ ምንባራኒ ሐነጸ ውስተ ቤተ እግዚአብሔር የመቀመጫዋንም መሰረት በቤተ እግዚአብሔር ውስጥ ሰራ። ወመባኦ ለንጉሥ ወዘአፍአኒ አብአ ውስተ ቤተ እግዚአብሔር እምቅድመ ገጹ ለንጉሠ ፋርስ ንጉሥ ወደ ቤተ እግዚአብሔር ያገባውንም መባ በአፋ ያለውንም የንጉሡንም ገንዘብ ከፋርሱ ንጉሥ ከቴልጌልቴልፌልሶር ፊት አራቀው አይቶ ይወስድብኛል ብሎ ወተረፈ ነገሩ ለአካዝ ወኩሉ ዘገብረ ናሁ ጽሑፍ ውስተ መጽሐፈ መብያቲሆሙ ለነገሥተ ይሁዳ የአካዝ የቀረ ነገሩ ብዙ ነገሩ አካዝ የሠራውም ሥራ ሁሉ የይሁዳ ነገሥታት ወግ ታሪካቸው በተጻፈበት በታሪከ ነገሥት በሕጹፃን ተጽፏል። ወሰከበ አካዝ ምስለ አበዊሁ ወቀበርዎ ውስተ ሀገረ ዳዊት አካዝም እንደ አባቶቹ ከአባቶቹ ጋር አረፈ፣ ሞተ። በዳዊትም ከተማ በኢየሩሳሌም ቀበሩት። ወነግሰ ሕዝቅያስ ወሉ ህየንቴሁ ልጁ ሕዝቅያስም ስለ አባቱ ስለ አካዝ ፈንታ ነገሰ።